የኔ ሸበላ ጠንበለል አይናማ ሎጋ ጥፋይ ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጥፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ ችሎጋ አወይ ገላ አወይ ሰውነት እድሜ ሆነ ወዶ መሰንበቱ እንደ ቃየ እንደ ባነርኩኝ ከረምኳታ እሷን እያልኩ ሸበላ ጠንበለል አይናማ ሮጋ ጠፋይ ሳይነጋ የኔ ሸበላ ጠንበለል አይናማ ሮጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ ሰዎች አይን እንጂ እኔማ አይመቻለሁ የሰው ያለ ልቤ እንዲረጋ አየሁ በሎኝ ያችን ሎጋ አወይ ገላ አወይ ሰውነት እርም ሆነ ወዶ መሰንበት እንደ ቃየ እንደው ባነንኩኝ ከረምኳታ እሷን እያልኩ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሸበላ ጠንበለል አይናማ ሎጋ ጥፋይ ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጥፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ መቼ መብል መጠጥ ፍቅር ነው ያነሰ አይቼ ወድጄ ውበቷን ሳልጠረው የምራቋ ጥቃት አንጀቴን ሰለበው የሰው ያለ ልቤ እንዲረጋ አየው ብሎ ያችን ሎጋ አወይ ገላ አወይ ሰውነት እርሜ ሆነ ወዶ በሰንበት ደከም ቁጄ በሐሳብ ጉዞ ማይ ተገኝታ ምኗ ተይዞ እንደ ቃየው እንደው ባነንኩኝ ከረም ኳታን እሷን እያልኩኝ እንደ ቃየው እንደው ባነንኩኝ ከረም ኳት እሷን እያልኩኝ ከረም ኳታ እሷን እያልኩኝ ከረም ኳታ እሷን እያልኩኝ